ልንበሽ ቤት ቤት ነኝ የምልርዳው hello፣
ሰላም ሰላም ሰላም ነው ሰላም፣ እግዚአብሔር ይመስገን። ምን ነበር?
አለሁ። ትላንት አለሁኝ፣ እግዚአብሔር ይመስገን። ትላንትና confirm ብሎኝ balance ያልገባ ነበረ።
በዚህ ስልክ ነው።
አዎ ስንት ብር ነበር?
ስድስት
እሺ፣ አንዴ ጠብቀኝ። እሺ፣ check ላድርገው።
already
hello፣
hello፣ ወደ ቴሌብር account አስራ አምስት ሰባ አራት አስራ ሰባት ሰባ ስምንት ነው።
አዎ እሺ፣ confirm አድርጌልሃለሁ። ገብቶልሃል። check አድርገው።
thank you ተደወልን። አመሰግናለን። መልካም already